ጤና ይስጥልኝ ቤተቤት ሰላም ነው እናቴ?
እግዚአብሔር ይመስገን ሰላም ነው።
አለሁ። till number ኣችሁን ትልኪልኛለሽ?
ማን ልበል?
ተ- ተ- ተጫዋቻችሁ ነኝ።
እ? ተጫዋቻችሁ ማለት customer ኣ customer ነኝ። አዎ ምን ፈልገ ምን ማድረግ ፈልገ ነው?
ብር ማስገባት ፈልጌ ሲቢ ብር እምቢ ስላለኝ እ በ till number ላስገባ
በ deposit ለማድረግ ነው አይደለ?
deposit ለማድረግ። አዎ ሲቢ ብር ተጠቅመ ነው ወይስ ቴሌ ብር?
አይ ሲቢ ብር ነው የምጠቀመው። ሲቢ ብር እየሰራ አይደለም።
ሲቢ ብር የምትጠቀ ሳንቲም ፔ ተጠቀምና ሲቢ ብር ይሰራልሃል።
ምን ላይ ምን ላይ ሳንቲም ፔ ላይ አለ ሲቢ ብር፣ ቻፓ ላይ የለም።
ምን ምን ምን ላይ ሳንቲም ፔ የሚል አለ። ሶስተኛው አማራጭ ነው። voucher፣ ቻፓ፣ ሳንቲም ይላል አይደለ?
አ ሶስተኛው እሺ።
ሳንቲም አዎ፣ ሳንቲም ፔ የምትለዋን ተጠቀምና እሱ ጋር ሲቢ ብር ታገኛለህ።
ከዛ ቀጥታ ይገባል።
አዎ ይገባል።
ኦኬ
እሺ መልካም ቀን።
ቴንኪው።
ቴንኪው